ጤና ይስጥልኝ አሪፍ ቤት ሳምራዊት ነኝ። በምን ልርዳዎ?
ከፊደል ትሬዲንግ ነበር የደወልኩት።
ከየት አሉኝ ደንበኛችን?
ፊደል ትሬዲንግ
ድምጽዎት ይቆራረጣል።
ፊደል ትሬዲንግ
ፊደል
አይሰማም?
ፊደል ነው አይደል ያሉኝ?
አዎ አዎ፣ ፊደል ትሬዲንግ እሺ ደንበኛችን ልርዳዎ?
እም፣ እንትን settlement ምንድነው statement እንዲሰጠን ጠይቀን ነበረ እና አዎ።
ልከናል ብለውኝ ነበር በእኔ ስልክ አሁን በደወልኩበት ስልክ እና አልተላከልኝም።
አልተላከሎትም?
አዎ አዎ፣ እኔ ጋር አልደረሰም።
እሺ አንዴ መስመር ላይ ይጠብቁን።
ቤቢ
ደንበኛችሁ መስመር ላይ ያሉ አዎ አለሁ።
ሙሉ ስሞትም አንልበል እኔ መሀል ላይ ይጠፍቃል።
ደንበኛችን ዛሬ ጠዋት ምንም ኢሜል አላገኙም?
በኢሜል ነው የላኩት።
አዎ በኢሜል ከሩት ሩት ከሚል እሺ፣ አይ ነው በቴሌግራም ነው የሚል በቴሌግራም መስሎኝ ነው። እኔ እሺ።
ኢሜሌን check አላደረኩም አድርጌ እደውላለሁ። በኢሜል ነው የተላከው።
አዎ በኢሜል ነው የተላከው። እሺ ደንበኛችን